ሰላም ጤና ይስጥልን። ቤት ቤት ቤት ነው የምንረዳው
አብረን ይስጥልን።
ብለው አቤት ይሰማሉ። የፈለኩ በስፒድ ወደ ቴሌ ሄሎ አቤት ምን አልከኝ?
አ ወደ ቴሌ በስፒድ ለመላክ ብሩ ገና አልገባም። ምን ነው
ምን አልከኝ? አልሰማሁም። ይቅርታ።
በስደት ላይ
እሺ
ብሩ ላክ ፈልገ ስላክ ደግሞ አልደረስም እስካሁን።
ከቤት ከቴሌብር ወደ ቤት ቤት ነው የላከው።
አ- አዎ
መሴጁን ቴሌግራም ላይ ላክልን
ናሰጁ
እ
ናሰጁ ላክልሽ ወይ?
አይ በቴሌግራም ዜሮ ዘጠኝ ዜሮ ሶስት አይ በረት
ዜሮ ሶ- ዜሮ ዘጠኝ ዜሮ ሶስት አይ hello ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
አርባ ሰባት አይ እሺ እሺ መልካም እሺ